ታዘዝ ወይ?
ኧረ order አልታዘዘም ተብዬ ነው። በእናትሽ እስኪ አንድ ቶሎ ብለሽ አዝዥ- እዘዥልኝ። አምስት ደቂቃ ነው የቀረኝ።
order number ኡን ንገረኝ።
እሺ ስልሳ ሶስት ሰባ ዘጠኝ
ስልሳ ሶስት ሰባ ዘጠኝ ስም ማን ነው?
ተመስገን ተመስገን ይኸውልህ ትንሽ ታገሰኝ። መታዘዝና አለመታዘዙን check ላድርግ። ሰዓቱ ከወጣ እሺ፣ ደግሞ እሺ።
ድጋሚ እንትን አይባልም። እሺ እሺ ቶሎ በይልኝ ግን በእናትሽ።
ጠብቀኝ። አይ እሺ፣ እሺ ጠብቀኝ ትንሽ።
እንጠብቅሻለን።
ስልሳ ሶስት እንጠብቅሻለን።
ሰባ ዘጠኝ ነው። እሺ አዎ
በዚህ ሰዓት እ፣ ምን ነው የሚለው? እቅ- እ፣ ተመስገን አቤት።
ዝጋው። እሺ እኔ መ- መልሼ እደውልልሃለሁ።
ኧረ በእናትሽ እኔ መልሱን አውቄ እኮ አንዴ complete ልለው እኮ ነው። ሰዓት ሊያልቅብኝ ነው።
እኮ መልስ እኔ check አድርጌ ነዋ። ተመስገን መጀመሪያ እሺ ቶሎ በይ በእናትሽ። በማለት
እ፣ ዘጋዋለሁ